ቤዛ ሄሎ ቤዛ አይደለሁም።
ቤዛ አይደለችም። እንትን ልኬ ነበረ። ምንድን ነው screenshot አድርጌ ልኬ ነበረ።
እይ ቆይ እሺ ላገናኝህ።
እሺ አገናኝ። ሄሎ ቤዛ ልኬሽ ነበረ አያየሽው?
ማን በሚለው ስም ጀ- የላቸውም አባ ጀማ ለማን ጀማ ለማን የሚለው ዜሮ ዘጠኝ አስራ ስምንት okay ዘጠና ስምንት መጨረሻው አዎ አዎ አዎ አንድ ሺህ ብር እንደገባ ነው የሚያሳየኝ፣ ግን እንደማል balanced ነው የሚለው እዚህ
balanced ነው ማለት እ፣ ተጫውቼበታለሁ ማለት ነው ከቴሌ ብር ወደ ቤት ቤት አይደል ያስገባኸው?
እኮ አዎ ቤት ቤት account ላይ አንድ ሺህ ብር እንደገባ ነው የሚያሳየን እኛ ጋር
እና ታዲያ ገባለን account ላይ በአንድ አይደለ ቀኑ
ማታ ማታ አራት ሰዓት አካባቢ ነው። አልገባልኝም እኮ ለእኔ እኮ በአንድ ነው ቀኑ ግን አይደለ
ያው አንድ ማለት በ- በእኛው ነው ማታ አይ፣ ማታ በእነሱ- በእነሱ አንድ ዜሮ አንድ ሁለት ሺህ ሀያ ሶስት ማለት ነው።
ዜሮ አንድ
አዎ ከላይ የሚለው እንደዛ ነው። ቴሌ ብር የላክልኝ ደረሰኝ ላይ እ፣ በአንድ ነው ያስገባኸው።
በአንድ ማታ ነው እንጂ ማታ ነው። ሌላው check አይደረግም። እሺ እኔ እኮ እርግጠኛ ስለሆንኩ ነው።
ማለት ሌላው ማለት እኔ ሁሉንም check አድርጌልሃለሁ እና አሁን transaction ህን እያየሁ ነበር። እንደውም እሺ transaction ን ካየሽ ታዲያ አንድ ሺህ ብር የለም ነው የሚለው እ፣ ይኸውልህ ለምሳሌ አሁን በአንድ ያደረካቸው ዘጠኝ መቶ ብር፣ ሁለት ሺህ ብር፣ ሶስት ሺህ ብር እና አንድ ሺህ ብር
አ እነዚህ ሁሉም balanced ነው የሚለው። ሶስት ሺህ ብሩ pending ላይ ነው አልገባልህም። በእርግጠኛ እ፣ የቴሌ ብር ደረሰኝ ካለ ላክልኝ የሶስት ሺህ ብሩ ማለት ነው።
የሶስት ሺህ ብር አይደለም የአንድ ሺህ ብር የአንድ ሺህ ብር የለም የአንድ ሺህ ብር balanced ነው የሚለው pending ላይ ያለ ሶስት ሺህ ብር ነው።
አይ፣ ሺህ ብር ሶስት ሺህ ብር።
አልሞከርክም?
ሶስት ሺህ ብር ሞክሬ ያለው ግን እሱ አለም ተመልሶልኛል እሱ okay ከተመለሰ ወደ እንትን ነው። አሁን ግን አንድ ሺህ ግን balanced ነው የሚለው።
አ፣ ይሄኛ- ይሄኛው balance የሚለው አዎ balanced ነው የሚለው። አካውንትን እስኪ ቆይ check ላድርግልህ፣ አንተም check አድርገው እና እዛው ላይ ኧረ በደንብ በደንብ ታድርግልኝ። እኔ ማታ እርግጠኛ ነኝ አንድ አድርጌ አላየሁትም። አ፣ ስላጣሁት ትቼ ነው ያደርኩት። እንደውም በኋላ ዘጠኝ መቶ ብር አስገብኩት። በ- በሌላ ነው የተጫወትኩት።
okay እሺ ቆይ check ላድርግልህ እና አ፣ ካገኘሁ በደንብ ትላለህ።
እርግጠኛ ስለሆንኩ ነው እኔ እሺ እሺ